Hello?
ሄሎ
ሄሎ?
ሄሎ፣ አቤት።
ሰላም ናችሁ?
ሰላም ጤና ይስጥልኝ።
አብሮት ብለን
ለን የጫጩት እርባታ ውስጥ ነበርን።
ስምህን ንገረኝ።
ተረፈ ኃይለሚካኤል።
ተረፈ።
አዎ፣
ተረፈ ኃይለሚካኤል ከየት ነበር?
ከካፋ ዞን ቢጣ።
ከፋ።
አዎ፣ ሰው ቤት።
እሺ ንገረኝ አሁን።
አዎ፣ አሁን እንዴት ነው ዋጋቸው የሚለውን ለመጠየቅ ነው።
ዋጋ ነው የፈለግከው አንተ?
አዎ፣ አዎ፣ እንግዲህ መጀመሪያ ያመጣሁትን ሊያወጣ እያልኩ ነበር።
ዋጋ ነው አሁን ማወቅ የፈለግከው?
አዎ፣ አዎ፣ አሁን አሁን እሺ።
ያለውን ዋጋ የኛውን የሳሶ ነው የቦቫንስ?
እ?
የሳሶ ነው የቦቫንስ?
የእንትኑ ነው የቀያ ቀያዮቹን እ፣ ሳሶቹ ሰማንያ አንድ ብር ከአስራ ዘጠኝ ሳንቲም ነው። የቀይ በ- ጫጭቶቹ ደግሞ መቶ ሶስት ብር ከሰላሳ ስምንት ሳንቲም ነው።
እንደዛ ነው ያለ።
አዎ
አዎ፣ ለዛ ነው አሁን ቀድሞ የመጣውን አውጥቼ እሱን ለ- ብር ለመላክ አዎ።
ብዬ፣ እህ እ፣ ለዛ ነበር።
አመሰግናለሁ ስለደወልክ። መልካም ጊዜ